Hello ጤና ይስጥልኝ።
አብሮ ይስጥልን። ችፕችፕ ነው የምትደውለው?
እሺ ቲማቲም አዘን ነበር እና የሬስቶራንት ነበር ያዘዝነው እሺ እና ግን quality ው ቺዝ nor- normal ከዚህ በፊት ያዘዝነው አለ ከአንድ ሁለት ቀን በፊት ያዘዝነው ከእሱ ጋር ተመሳሳይ ነው እንትኑ መቼ quality።
ነበር የተቀበሉት?
እ? ዛሬ መቼ ይኸው ነበር?
አሁን ነው አሁን ነው የተቀበልነው።
ስለዚህ ይመልሱታል። ለነገ እንቀይርሎት። ቅር እሺ ያሉት ነገር ካለ እሺ አዎ በዚህ ስልክ ይመለስ ነው አይደለ?
አ- አዎ አዎ ማሪ ሀያ በዚህ ሀያ አንድ ኪሎ ስልክ ስልክ ነው አዎ ሀያ አንድ ኪሎ ሙሉውን ነው የምትመልሱት?
አዎ ሙሉ እንዴ አ- እንትን አይደለም normal ቲማንት የሚል አይነት ነገር ነው type ኡ ራሱ እህ፣ ስለዚህ ነገ ቢሮ ሲጀመር- ትገባላችሁ አይደል? ለነገ ነገ።
ላስገባሉ።
አዎ አዎ በቃ እሺ፣ ነገ እንልካለን። ይቅርታ፣ በጣም ይስተካከላል።
እሺ እሺ እሺ የሰፈር እናመሰግናለን።
Location?
ወሎ ሰፈር እሺ፣ እሺ፣ ነገ እንልካለን። እናመሰግናለን። መልካም እሺ መልካም ጊዜ